ወይ ወይ
ሊሆን ደውላ ነበር አይደል?
አ
እሺ
እንዴት ሆነሃል?
ምን ነበር ያልከኝ? አልተሰማኝም። ምንድን ነበር ያልከኝ?
ቅድም ኧረ ምግብ ከስተምር ያለ ሳቢ አልተወደድ
89 ስንት ነበር ኦርደር ነበር?
እንዴ እስካሁን አላሳወቅሽውም?
አሳውቄያለሁ።
ሰማንያ order ዘጠኝ ነበር ሀምሳ ዘጠኝ እ 89 እሺ እሺ ሀምሳ ዘጠኙ እሺ አላነሳልህም?
እኮ እስካሁን አላነሳማ ከምሩ።
እሺ እሺ እደውልልሃለሁ አሁን እሺ የጠበቅኩ ነው።
እሺ እሺ